ሰላም ነው። hello
ድርጫታ ይሰማል።
አሁን ይሰማል። እንትን ትናንት ብር አስገብቼ ነበር በወደ ሁሉ ስፖርት እና ከዛ ከሁሉ ስፖርት አ- ዘጠኝ ሰዓት አካባቢ ይሰራ ነበር። withdraw ም deposit ም ይሰራ ነበር። ከዛ ከዛ ከዘጠኝ ሰዓት በኋላ internal serv- server ይመስለኛል error ገ- ምናምን ይላልና ያወጣሁትን ያወጣሁትን ብር ከ- እንትኑ ከ balance ኡ ይቀንሳል።
እሺ ቆ- ቀንሶታል ማለት ነው።
እህ ግን ወደ ቴሌ ቴሌብር ወይም ሲቢኢ ብር ነው የላኩትና አይመጣልኝም አለ ወደ ቴሌብር ምናምን እሺ transaction history ላይ ይግቡና እንትን እኮ ነው- ያስተላለፉበትን successful እንትን- የምትል አለች አይደለ?
እ?
ያስተላለፉት successful የምትል አለች transaction history ው ላይ የኛ ላይ።
OK በሁሉ ስፖርት አዎ እሱን እሺ።
screenshot አድርገው ቴሌግራማችን ላይ ይላኩልን።
message ግን አልመጣልኝም። እንትን message ዝርዝሩ አይደለም transaction history ላይ ገብተው ያገኙታል እዛው ላይ።
እሺ እሺ ልየውና ልደውልልሽ።
ስክሪንሻት አድርገው እዛው ቴሌግራም ላይ ላኩልን፣ እዛው ላይ ጠብቁ።
እሺ